ጤና ይስጥልኝ hello ቪዛ ኤፍራታ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት? ውሃ የለም። hello ያልተረጋጋችን ጤና ይስጥልኝ hello ቪዛ ኤፍራታ ነኝ። እባክዎ ምን አይነት የጉዞ መረጃ ልስጥዎት? hello ደንበኛችን